ነው።
ጤና ይስጥልኝ ቢኒያም ነኝ ከኦዳ ኤሌክትሪክ ተሽከርካሪዎች ማምረቻ ድርጅት እባክዎን እርዳው
hello
አይሰማም ደንበኛችን
ከኢትዮ ቴሌኮም ነበር ጥሪ ለማቋረጥ ነበር።
okay የኔ እናት ተሳስተሻል
እም?
ተሳስተሻል እሺ እናመሰግናለን
እህ?
እናመሰግናለን እሺ ቻው